ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልኝ። የሆነ ሚቴግ ነበረ ሊያቋረጥ ሲሞክር ደግሞ ማቋረጥ የሚል ይለኛል።
የ- ለማቋረጥ የሚለው የለም
አረ የለም አጣሁት። አምስት
ተቋርጧል። አምስት ብሎ ሰባት ነው የሚቀጥለው።
አረ አ- አምስት ካለ በኋላ ሰባት ነው የሚለው።
አ ተቋርጧል እኮ የቴሌቪዥን game ላይ አገልግሎትን አቋርጠውታል።
አ- አሁን አላቋረጥኩም። መጀመሪያ ተቋርጧል።
አ ተቋርጧል ማለት ስድስት ቁጥር ካለ አልተቋረጠም። ስድስት ቁጥር ግን ከሌለ ተቋርጧል ወንድም
ስንት ስንት ነው ግን የሚያቋርጠው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ካለ እሱን ይጫናሉ። ከሌለ ምንም ሳይጫኑ ይወጣሉ ማለት ነው።
በቃ ሌላ ነገር ነው ማለት ነው። እሱ ሲጫን ደግሞ የለም አጣሁት እኔ።
አ ስለዚህ እስቲ check ያድርጉ።
አረ እስኪ
እሺ